hello
ወይ ተቋረጠ መሰለኝ ስልክ ቁጥር ላይ
okay፣ በእንትን ነው እንደምሰጪኝ ልልክልኝ መስሎኝ ነው። አይ ስልክ ስጪኝ አንዴ ልያዝ።
አዎ ስልክ ሽንኩርት የሚያዝ እሱ ስለሆነ
እሺ ንገሪ።
እሺ ዜሮ ዘጠኝ ሀምሳ አንድ
ዜሮ ዘጠኝ አንዳንድ ሀምሳ አንድ ሀምሳ አንድ እሺ ሰማንያ ዘጠኝ
ሰማንያ ዘጠኝ አርባ ስምንት ሰማንያ አርባ ስምንት ሰማንያ አዎ ማቲያስ ይባላል። ሽንኩርቱም እሱን የያዘው አንድ ላይ ይመጣሉታል።
እሺ እሺ እሺ መልካም ቀን። እናመሰግናለን።